ጤና ይስጥልኝ ስፖርት ነው ባኮ የምንወደው
ሰላም በአፍሪፔ ወደ ቴሌብር withdraw አድርጌ ነበር፣ ግን ብር እስካሁን አልገባልኝም።
በቴሌግራም ልከዋል
እህ በቴሌግራም ልከውልናል
ምኑን ልላክልሽ?
ከ transaction history ላይ ያልገባልዎትን
አ ፎቶ ያንሱና በቴሌግራም ይላኩልን
Okay እሺ፣ አሁን ላክልሽ። በ- አዎ፣ ይላክልኝ።
በየትኛው ቁጥር ነው?
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት እሺ